Listening, Millardo.
ሄሎ ሄሎ
ዊዝዶ ነበረኝና confirm ብሎ ቁጭ ብሏል። አልገባም እስካሁን።
የቤት ቤት ቁጥር አሁን የደወልክበት ነው?
አዎ
ስንት ብር ነው?
አስር ሺህ
መቼ ነው? hello አቤት መቼ ነው?
ትላንት
confirm ሲል ለሌላ ጊዜ ደውልና
እ እ፣ confirm ሲልህ እ ደውልና ነው የሚለቀቀው። እሺ።
እኮ አሁን confirm ስላለኝ ነው የደወልኩልሽ።
አዎ፣ አይ እ፣ ቆየብኝ ስላልክ ነው።
አይ no no ሌላም ቀን እንደዚሁ ነው። Next day ላይ ነው ደውዬ እንትን የሚለው።
confirm አድርጌልሃለሁ። በቃ ገብቶልሃል።
ኦልራይት እሺ